पहिला ቀኑን ነክተሽዋል ከታችም ሂጂ ታችኛው ላይ የለም ሲቲ ስካን የሚል የለውም MRI ነው MRI ነው CT scan ነው ቀኑ ስንት ነው የሚለው አስራ ሁለት ዛሬ አይደለም MRI ነው ግን የጻፈው እስቲ የእነሱና የእሳቸውን የእነሱስ መጀመሪያ ግን